ጤና ይስጥልኝ።
በባ
ያማ ሄሎ
አቤት ሄሎ አቤት አቤት ማኛ ጤና ይስጥልኝ። ማነ አቤት እሺ፣ ከብልስ ትራንስፖርቴሽን አል- ድርጅት ሁላ አሽከርካሪዎችን እየመዘገበ ይገኛል።
እ የት የሚያደርገ ምንድን ነው? ከእኛም እናንተ ካልሰሩት ላይ አስር ፐርሰንት ኮሚሽን እንወስዳለን። ከወሰድን ኮሚሽን ስድስት ፐርሰንቱን ብቻ ተጠቅመን አራት ፐርሰንቱን መልሰን የ saving እና የትምህርት እንድትገለገሉበት save እናደርግላችኋለን። ድርጅታችንም ይሄን ያደረገበት ምክንያት አሽከርካሪዎች አቅማቸው በሚደክምበት ሰዓት እንዲሁም ደግሞ በሚጋጩበት የጤና እክል ምናምን በሚባሉበት ምንም አይነት ገቢ ስለማያገኙ በጋራ invest ረፈም በማንኛውም ሰዓት አውጥተው አገልግሎት እንዲጠቀሙበት በማድረግ ነው ጥሩ እና መመዝገብ ከፈለጉ ከ Play Store ወይ ከአፕ ላይ ዊ ፕላስ solution provider የሚል application አለ። እሱ ላይ የሚያስፈልጉትን መረጃዎች በማስገባት ከኛ ጋር በጋራ መስራት ይችላሉ።
እሺ ያዙ ቀጥታ እሺ
ምን ይዘውታል የ application ኡ እ አልያዝኩትም። አሁን ስራ አይሆነኝም ከስራ ውጭ ነኝ።
እሺ፣ በ- ትንሽ ወይም busy ነኝ።
ተረዱት ሀስ- ክትትል ያለውን መረጃ አጣላይ እሺ።
እሺ፣ አረጋታለሁ። መልካም ቀን። እሺ፣ እሺ።
እሺ፣ እሺ።